ኢትዮጵያ ሆይ አገራችን ረስቼሽ እንደሆን ቀኜ ትርሳኝ ያላሰብኩሽ እንደሆን ምናሴ በትናጋዬ ይጣበቅ ከደስታዬ ሁሉ በላይ ኢትዮጵያ ሆይ ከፍ ከፍ ባላደርግሽ አቤቱ ፈጣሪያችን በኢትዮጵያ ቀን የጠላቷን ልጆች አስብ፣ አፍርሷት አፍርሷት እስከ መሰረቷ ድረስ አፍርሷት ያሏትን አንቺ የተበታሽ የጠላታችን ልጅ ያደረግሽብንን ብድራት የሚመልስልሽ አምላካችን ምስጉን ነው። ኢትዮጵያ ሆይ አገራችን ረስቼሽ እንደሆን ቀኜ